አቤት ዮኒ እባክህ ጥለነዋል እባክህ
እሺ
ለምን አትለኝም? የምሬን ነው። ታች አንዴ ልውረድ ብዬ በሌፍት ከእናንተ ጋር ለሚወረድኩት ትዝ ይላል። ታቻት ካፌ flyer ልሰጣቸው ፈልጌ ማለት ነው።
እዛ ቁጭ አድርገዋል ማለት ነው። ወይ ካፌ ውስጥ አላወረድኩትም እ fly- አላወረድኩትም። flyer ትፈልጋላችሁ?
ከመኪናው ላይ ያላወረድከው
ኧረ ከመኪናውም አውርጄዋለሁ። ታች ስንመለስ ነው የምልህ
እ ስንወርድ
እዛው ላይ ያለው ነው አይደለም?
አይደለም፣ እዛ አይደለም፣ መኪና ውስጥ ነበር ወድቆ ነው
በቃ እሺ። እደውልልሃለሁ። አንዴ ቆይ፣ አራት ሰዓት ደረሱ።
እንዲያወራ ምንድን ነው የምናደርገው? በእናትህ
እኔ just ከደወሉልህ ስልክ ነው ማድረግ ነው።